ጤና ይስጥልኝ ሄሎ ቪዛ ኤፍራታ ነኝ እባክዎ ምን አይነት የጉዞ መረጃ ልስጥዎት?
አዎ ፈልጌው ነበረ።
ምን አሉኝ ደንበኛችን?
አዎ አዎ ወደ ደቡብ አፍሪካ ምናምን ለመጓዝ ምን ምን ነው የሚያስፈልገው?
እሺ የሚያስፈልጉ ዶክመንቶችን ማወቅ ፈልገው ነው? በምንድን ነው መሄድ የፈለጉት South Africa?
አዎ በምንድን ነው መሄድ የፈለጉት?
ያው ለንግድ ሱቅ ምናምን
እሺ ደንበኛችን፣ ስለዚህ በመጀመሪያ ያው የሚያዘጋጁት ዶክመንቶች ፓስፖርት፣ valid የሆነ ፓስፖርት አሉት። ቢያንስ ለስድስት ወር የታደሰ ፓስፖርት ሊኖሩት ይገባል።
ፓስፖርት እሺ ቢያንስ